hello ጤና ይስጥልኝ።
አቤት hello፣
አቤት ዶንኪ ቲዩብ ነው የምደርገዋት።
ሰላም ነው?
እግዚአብሔር ይመስገን።
ዶንኪ ቲዩብ ነው አይደል?
አዎ ዶንኪ ቲዩብ ነው። ምን ልርዳዎት?
እሺ፣ ሰሞኑ የሆነ ማስታወቂያ አይቼ
የምን ማስታወቂያ? የስራ ማስታወቂያ ነው ያዩት?
እህ
እሺ፣ ማስታወቂያውን ያዩበት ዩቲዩብ ላይ description ላይ link አለ። በዛ link apply ያሉ።
በ link ኡ ነው።
አዎ በ link ኡ እዛ ላይ የስራ ዝርዝር ስለሚገልጽ አዎ፣ እዛ ላይ apply ያሉ።
እሺ፣ እሺ፣ እናመሰግናለን።
ኧረ እሺ።